Amazing, están los otros. Hello? Hello? Hello, is someone?
Se riquadra.
Hello? ሄሎ
አቤት።
ጤና ይስጥልኝ። ጠብታ ነበር የደወሉት። ምን ልርዳዎት?
እንትን የሚረዱ ማለት ነው።
እም፣
አሎ አቤት፣ ይሰማኛል።
እ፣ ይሄ እንትን ማለት ነው እ፣ ሬዲዮን የአማራ ክልል ሬዲዮን
አቤት፣ ያ፣ የእንትን የአማራ ክልል ሬዲዮን ማለት ነው